ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው።
ይኸው ደ- ቅድም አሁን ደውዬ ነበረ እሺ
ሜሴንጀር አድርጌ ላኩኝ successful already ምናምን ይለኝ። ወደ ማን ነው እንደ የተላከው ብሩ? እኔ እኮ ልኬው ነው እኮ ወደ ራሴ ወደ ሆል ስፖርት
እኮ already successful የሆነ transaction የላኩት
እና ታዲያ የት አለ ወዴት ይሄድ ማለት ነው?
ሁሉ ስፖርት account ኦት ውስጥ ነው የሚገባው።
የት የሌለ እዛ አይደለ እንደ ዜሮ እኮ ነው የሚላለ
ዜሮ ነው የሚለው ዜሮ ነው አስተላልፈንሎት ታይቶሎት already successful ነው ነው የሚለው።
ምን አየር ላይ እንደዚህ ጨዋታ ተጀመረ እንደ ታዲያ ገና ሳንጫወተው
ሌላ ያልገባሎት ካለ ምናልባት የራልኩት receipt ይሄ ነው በቃ ባለ ሶ- ይሄ አዳምጥ ባለ ሶስት ባለ ሶስት እና ባለ ሁለት የ- የ- ብዬ ለየብቻው የላኩትን አልገባም። አሁን ወደ አንቺ ደወልኩና ወደ ተ- እንትኑን ደግሞ transaction ኑን ደልቼው ስለነበር እንደገና ላኩ ብዬ አስላኩና ላኩላችሁ። አሁን እኮ አልተላከም፣ ምንም ጭራሽ እኮ አልገባም ወደ እኔ account።
እዚህ ጋር already እንደ successful እንደሆነ ነው የሚያሳየው።
ምን አሁን ማየት እኮ ትችያለሽ አንቺ። ከዛው ገብቶስ ብጫወተው ለራሱ እኮ ኦንላይን ይታይ- ይታያችኋል አይደል?
እኛ አይደለን የምናየው IT department ናቸው። እሺ እንዲያዩና ምን እንደተጫወቱ እንዲነግሩን እ፣ አዎ እናሳውቃለን ምንም ከዛ።
ስለ- ስላልሆነ እኮ ነው በጣም ነው እንትን የሚለው እና ቴ- text ቢ- ቢመ- እንዲመለስልኝ አድርግልኝ እስኪ ንገሪያቸው ነበር ልጠይቃቸውና ተጫውተውበትም ከሆነ ምን አይነት ጨዋታ እንደተጫወቱ አይተው ምን- እንዲነግሩን እናሳውቆታለን ከዛ።
እሺ እንጂ አልተጫወትኩም እኔ እየጠበኩ እኮ ነው ትናንትና ጀምር ሞልቼው እሺ ልጠይቅና እናሳውቆት።
እሺ